በሱ ቤት ዛሬ አይገባም ምንድን ነው?
አይገባም አለው።
እ? ዛሬ account ለመግባት ለመግባት አይችልም። በሱ ቤት ምንድን ነው?
ለመግባት ምንድን ነው የሚልክ?
እምቢ ይለኛል። አይገባም ባይ login አይ- login ስትነካ አይመጣም።
እስቲ screenshot ላክልኝ ቴሌግራም ላይ።
ላኩት ላኩት።
ማነው ስምህ?
ፈይሰል ፋራ አድዋ ነው።
ፋይተር ፋራ Hi በለኝ። Sorry የት የት ልበላችሁ?
ቴሌግራም ላይ ቴሌግራም ላኩት። ሁለት message ላኩት ዛሬ።
እኮ እሺ Hi በለኝ አሁን ከላይ እንዳገኘው።
እሺ እሺ እሺ